hello ጤና ይስጥልን ቤተሰቤት ዮናስ ነኝ ምን ልርዳው? hello ድምፆትን ትንሽ ከፍ ያድርጉልን ደንበኛችን።
እንትን ነበረ ይሰማል። አሁን አሁን ይሰማል። እሺ ምን ልርዳውት?
አ፣ ወደ ስቤት account ኤ ልኬ ነበረ አምስት መቶ ብር
እሺ deposit አድርገው ነው?
አ፣ deposit አድርጌ አ፣ ብሩ አልደረሰም።
እሺ deposit ያደረጉበትን screenshot ቴሌግራም ላይ ይልኩልናል።
ልክ ያለው ልክ ያለው ላክ ብለውኝ እኮ እናንተ ጋር ተሰጠኝ።
በዚሁ ቁጥር ነው የላኩት ቴሌግራም ላይ።
አ፣ ልክ ያለው ልኬ እስካሁን አልገባም።
ቴሌግራም ላይ screenshot ኡን በዚህ ቁጥር ነው የላኩልን።
በዚህ ቁጥር ሳይሆን አስር ቤት ነው ቤት ቤት የምጠቀምበት ስሙት ንገሩኝ። እሺ
የቴሌግራሙ ነው ወይስ አዎ የቴሌግራሙ።
ሰሜን ብለው check አድርጌ ልንገራ እንዴ? መልሼ እሺ check አድርግና ንገረኝ። ችግር የለም።
መልሼ ልንገራ።
እሺ